ሀና እባላለሁ። ጉዳይ ነው የደወሉት እባክዎ መለስ ነው።
እሺ ፍራኦል እባላለሁ። አመሰግናለሁ። ደውዬ ነበር አሁን እሺ፣ እሺ ፍራኦል
ኦንላይን ላይ እንትን ብዬ ነበረ እና አይቼው ነበረ። እሱን apply ለማድረግ ነበር እሺ፣ የመለያ ቁጥሩን ይንገሩኝ።
ቢ
እሺ ቢ ያለ ኤስር እህ፣
አስራ ሁለት ሰላሳ ዘጠኝ
መልካም እሺ፣ ቼክ አድርጌ መልሼ እደውልልዎታለሁኝ።
እሺ እናት እሺ ፍራኦል መልካም ቀን